ሄሎ ሄሎ
አቤት፣ hello፣ እንዴት ነክ?
ሰላም ነው?
አለሁ እግዚአብሔር ይመስገን። ከሁዳ bike manufacture ነበር የምደውልልክ።
እ? ኦ ሁዳ።
አወቅኩ አወቅኩ አወቅኩ።
አወቅሽ?
መጣ እንዴ መጣ ማን- እንዴ?
አይ ባይኮቹ አልመጣም።
ታዘዋል ስላልሽኝ እኮ ነው።
አዎ፣ ግን አላዘዝክም ማለት
አላዘዝኩም ግን እ፣ አይመጡም ሳይታዘዝ።
ይመጣሉ፣ ግን ማለት ነው እየተወሰነ ስለሚገባ ምናልባት እንዳያልቅብክ ብዬ እኮ ነው።
ችግር የለውም ራሴ እመጣለሁ። ፕሮግራም አድርጌ ስላልተመቻቸልኝ ነው። እንደገና ደግሞ ታጣ እዛ ሆኖ ራሱ ሆኖ ታጣፊ ያለ ይ- ይመጣል እንዴ ነው በትጠ- በትእዛዝ አይ ታጣፊ የለም፣ ያው ባትሪ አሉ ስላለ አሉ ኦንላይን ላይ በእናንተ ገባውና በሌሎችም አሉ። ምናልባት በትእዛዝ የሚመጣ ከሆነ መጥቼ ልዘዝ ብዬ ነው። አሉ ኦንላይን ላይ ራሱ ሆኖ ታጣፊ በውስጥ እንትን የሚገባ አለ።
በኤሌክትሪክ የማይሰራ
እ በፔዳል ብቻ
እ በፔዳል ብቻ የሚሰራ ነው።
አይ አይ አይ አይደለም በራሱ በኤሌክትሪክ አለ።
okay። አይ እኛ አሁን ለማንኛውም እመጣለሁ። እሱ- እሱም ብሆን ባይታጠፍም እሱንም ብሆን እ፣ ያው interest ስላለኝ እመጣለሁ። ለራሴ ብዬ ነው እሺ።
የምመጣው። እናቴ እሺ፣ አ- ስራ ስለበዛብኝ አይ እኔ እኮ እንዳያልቅብክ ብዬ እኮ ነው እ፣ ሰው እንትን እያለ ስለሆነ ችግር እያዘዘ የለውም ስለሆነ እመጣለሁ።
እሺ ችግር የለውም እመጣለሁ። እናቴ እመጣለሁ። እኔ ነኝ መልካም የምፈልገው። እሺ፣ እሺ አመሰግናለሁ። እመጣለሁ።
ችግር የለውም መልካም ቀን